hello ጤና ይስጥልኝ ምን ልታዘዝ ምን ለመጫወት ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውላለህ መጀመሪያ መረጃውን ለማግኘት ከዛ ሰባት ቁጥር ተጭነህ ቋንቋውን አማርኛ ታደርገዋለህ ሰባት ቁጥር ከዛ ሶስት ቁጥር ለመጫወት የሚለውን ትመርጣለህ ጥያቄና መልስና እድሉን ይሞክሩ የሚል አለ ጥያቄና መልስ በ coin ትጠቀማለህ ጥያቄና መልስ የምትመልሰው በ coin ነው ሁለት ቁጥር ለመግዛት የሚል አለ coin አንድ ቁጥር ላይ ደግሞ subscribe ታደርጋለህ ደንበኛ ስትሆን ትኬት ይሰጥሃል እድልህን ሞክር በትኬቱ